હેલો હેલો હેલો હેલો
એમાં ઈસામાર ઈસામાર આવી સારા દિવસે હા ઈસા મારી ሳፊ ባጃጅ እንትን ነው አይደል? ሄሎ hello አቤት hello
hello
hello ሰማ
አይ ይቆራረጣል ስልክ። አቤት እ
አሁን አይሰማም።
አሁን ይሰማ አሁን ይሰማል።
ሳፊ ባጃጅ ነው። ምን ልርዳህ ወንድም?
እንትን አይ እንትን ነበረ ከባህር ዳር ነበር የምደውለው። hello እ ይ- ይቆራረጣል። የአንተ ድምፅ ቁርጥ ቁርጥ ይላል።
okay እሺ፣ አሁን አይሰማም።
አሁን ይሰማልኝ።
okay ከባህር ዳር ነው የምትደውለው?
አ ከባህር ዳር ነበር የምደውለው እና ባለ ስድስት የሚጭነውን
okay ባጃጅ ዋጋ ለማወቅ ነው። መጓጓዣም ካለ ያን ደርበሪ ያለ መጠየቅ ነው።
okay እሺ፣ አሁን ስድስት ሰው የሚጭነው order አስይዘህ ያ የሚደርስልህ
order ነው።
አዎ፣ order ነው የሚደርስ። አሁን ላይ ያለው ሶስት ሰው የሚጭነው ነው። ስድስት ሰው የሚጭነው አልቋል።
okay okay ሶስት ሰው የሚጭነው ብቻ ነው ያለው።
ሶስት ሰው የሚጭነው ዋጋው።
ሰባ አምስት ሺህ ነው
አቤት አቤት
ሺህ ብር
አቤት
ሰባት መቶ ደግሞ
አይሰማም። hello
hello ይሰማኛል።
እ ላ- የአንተ ድምፅ ቁርጥ ቁርጥ ስለሚል ነው።
ለዛ ነው እ የሚጭነው ቁር- ሰባት ቁርጥ መቶ ሺህ ቁርጥ ነው።
ይላል።
አዎ እ ሶስት ሰው ልክ ነው።
የሚጭነው እኔ
አ ሶስት ሰው የሚጭነው ነው።
አዎ ሶስት ሰው የሚጭነው
ኦኬ ስምንት ሰው የሚጭነው ስንት ነው? ስድስት ሰው የሚጭነው
እሱ ስድስት ሰው የሚጭነው ስንት ዘጠኝ ነው?
መቶ ነው።
ኦርደር የሚደረገው እ እ ስ- ስንት
ዘጠኝ መቶ ስልሳ ሺህ
ዘጠኝ መቶ ስልሳ ሺህ ኦኬ። ስለዚህ በኦርደር ነው እንዲህ የሚባለው።
አዎ፣ አዎ፣ አሁን ላይ እጃችን ላይ ያለው ሶስት ሰው የሚጭነው ብቻ ነው። ግን ስድስት ሰው ከፈለክ ኦርደር ታደርግና እ
ይደርስልሃል። በአንድ ወር ውስጥ በአንድ ወር ውስጥ ይደርስልሃል። ያው ደ- ወደዛ እኮ ብራንች ስለሌለ ነው እንጂ
አ ለዛ ነው እንጂ ብራንች የለም።
ብራንች ለዛ እኮ የለንም።
ነው እኔም የደወልኩት። እ አዎ ብራንች የለንም።
አ አሁን ብራንቻችን አማራ ክልል ደብረ ብርሃን ብቻ ነው። እዛ ደግሞ ይርቃል።
ኦኬ
አዲስ አበባ ነው የሚቀርብ ከደብረ በዛ ብርሃን።
ይርቃል። አዎ
አዎ በዛ ስለሚርቅ ከደብረ ይሄ ነው ብርሃን አዎ የሚቀርበው። ከ- አዲስ አበባ ነው የሚቀርበው አዎ አ እና ኦርደር ላስይዝልህ ወይስ ትፈልጋለህ?
እ መልሼ ልደውል ቸክ ላድርግና ያለውን ብትልካ
ኦኬ ያን እሺ፣ ዋጋ መረጃው አለክ አይደለ? ስለ product ቱ መረጃው አለክ?
አ መረጃው ስለ የለ- product ቱ መረጃው አለኝ። አዎ እንትን ላይ ዩቲዩብ ላይ አይቼዋለሁ። እ ኦኬ ጎግል አድርጌ ማንትን ብዬ በድረ አዎ ገጾቹም አይቻለሁ።
ኦኬ እሺ፣ መልካም እሺ።
ኦርደር የሚደረገው በእንደዚሁ ነው ወይስ በእንትን ነው?
ያው ኦርደር ማድረግ ከፈለክ መምጣት አለበት የግድ እ በአካል
ወደ እሱ በአካል መምጣት አዎ፣ ወደዚህ መጥተህ ኦርደር አድርገህ ምናምን ነው።
ኦኬ
ኦኬ እም፣ እሺ እሺ እሺ